hello አቤል፣ አቤት ሰላም አቤል፣ እንዴት አደርክ? ገነት ነኝ ደህና ከላይ ነኝ።
አዲስ። ሰላም ነው ሰላም።
አለን። ዛሬ ቤት ስራ ሰጥቼ ነበር አይደል አቤል?
አዎ so ምን አደረክ?
አይ ከሰዓት ልሄድ እያሰብኩ ነው። ስለዚህ sure። ስለዚህ ፎቶግራፉ እንደተነሳ ተስፋ አደርጋለሁ።
አዎ አለ።
በቃ ከኔ place አሁን ልትልክልኝ ትችላለህ።
እሺ scan scan አድርገህ በቃ ስትወጣ በዛው እሺ።
እሱንም scan አድርገህ ምናምን ከ- እስከ ከሰዓት ላክልኝ። እሺ ወደኋላ እሺ።
እንዳትቀር ብዬ ነው እሺ አስር የምደውልብህ። እሺ እሺ አቤል፣ መልካም ቀን ይሆንልህ። ቻው።